ጤና ይስጥልኝ በሽታቤት ቤቴ ነኝ የምንረዳው። ሄሎ አቤት የሆነ ቲኬት ላይ አንድ ቀይ ገብቶ አልበላም አለ።
እስቲ ትካሻል ኮዱን ንገረኝ
አስራ ሶስት ሰባ ሀምሳ አምስት ዜሮ ዘጠኝ
አስራ ቆይ አንዴ ጠብቀኝ አስራ ሶስት ሰባ
ሀምሳ አምስት ዜሮ ዘጠኝ
አንድ ብቻ አይደለም ብዙ ቀይ ነው ያለው ወድቋል እሺ ትኬቱ አርሜዋለሁ check አድርገው
እሺ በቃ እናመሰግናለን መልካም ምሽት